ጤና ይስጥልኝ ሁሉ ስፖርት በኮ እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
እኛ ገና ነው አልመጣም። ትናንትና ከመጣ
ምን withdraw አድርገው ነው?
ወስደዋል። ስድስት መቶ ትላንትና ወስደዋል። ከሁሉ አካውንት ወደ ቴሌብር አልደረስም።
አልገባም?
አዎ፣ የባለፈው transaction history የሚለው ላይ ይግቡና
ቴሌግራም ላይ አይ ሁሉ ስፖርት ላይ ገብተው transaction history ይላል አይደለ?
አለ። አዎ፣ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
እሺ።
ቴሌግራም የባለፈው አካውንት-
አዎ፣ አካውንታችን የጥያቄ ምልክቱ ጋር አለሉት።
እሺ።
እሺ የባለፈው የባለፈው win ገና ነው አልመጣም።
win ያደረጉት ትኬት አዎ፣ አሁን አራት ቀን ስድስት ቀን እንደዚህ ነው ሰራ ምሰራ
ትኬት ቁጥሩን ይዘውታል።
አለ ቴሌግራም ላይ አለ።
ትኬት ቁጥሩ አዎ እሺ ይላኩልን እዛው ላይ አለ ቴሌግራም ላይ አለ።
ማን ልበል?
ኳት ኳድ
K O A T K
ኦ
K U ነው O O ኦ አ እሺ A T A T P አ T T T አይደለም።
P P አዎ።
አይደለ?
አ እሺ አንድ ሁለት ሶስት አራት አምስት ሰባት ቁጥሮቹ አልገቡም።
አ
ዜሮ ዘጠኝ አስራ ሰባት ቤቱ ነው ስልኮት አ ዜሮ ዘጠኝ አስራ ሰባት አይደለም። ዜሮ ዘጠኝ አርባ ሀምሳ ዘጠኝ
የላኩት ግን ዜሮ ዘጠኝ አስራ ሰባት የሚል ነው።
ያ የ የ የሁሉ አካውንት ቁጥር ነው።
የሁሉ አካውንት አዎ።
አ የቴሌግራም ሌላ ነው።
እሺ የ አሁን የደረሰኝን screenshot አድርገው እዚህ ላይ ይላኩት።
ያውን
ያስተላለፉበት አለ አይደለ? withdraw አድርገው ያልገባው አ ስድስት መቶ ይላኩ። አዎ ይላኩልን ደረሰኙን።
እሺ፣ አሁን ይደርሳል።
እሺ